ጤና ይስጥልኝ ሁሉ ስፖርት። እባክዎ ምን ልርዳዎት?
withdraw ለማድረግ ፈልገን ሲሟል እንሰራለን አለ።
ስልክዎትን restart አድርገው ይሞክሩት ደንበኛችን
እንትኑ ነው እም፣ እምቢ ብሎን ነው።
screenshot አድርገው ላኩ ቴሌግራም ላይ እ፣ ስልኩ ቴሌግራም አይጠቀምም እያለኝ ሰባ የቱ ስምንት ሰባ ስምንት አስራ ስድስት ሰላሳ ስድስት ዜሮ ስድስት
አዎ
እሺ ስልክዎትን የእርስዎን ይንገሩኝና save ላድርግና hi በሎት።
እሺ ይሄ አሁን የሚ- እ፣ የደወሉበት ስልክ ነው ቴሌግራም አዎ የሚጠቀሙት?
አዎ አዎ
እሺ አንዴ ጠብቁኝ።
እሺ
አስራ ስምንት ስልሳ አራት ሰላሳ ሰባት ሰላሳ ሰባት ሰማንያ ሰባት ሰማንያ ሰባት አዎ
hi ብዬ ልኬልዎታለሁ። እሺ ቴሌግራም አዎ ላይ ገብ- አወሩኝ ገብ- እዛው ላይ ገብቶልኛል።
በቃ እሺ ቆይ በዛ ደ- ይላኩ።
እሺ እሺ መልካም ቀን።